hello እ አቤት ሰላም ነው።
እንዴት አልክ?
ደህና ደህና።
እንዴት ነህ? ቁጭ ብለሃል?
አዎ ቁጭ ብያለሁ። ንጋቱን መጥቷል።
ነው አ አይ ጥሩ።
ምን አደረግሽ?
ምን
ሰውየው ኧረ አልገባም እስካሁን እስኪት ነው ቁጭ ብለን እላለሁ
አ ሲመጣ ነው እንትን የምትይው።
ገና እንግዲህ ያው
እቴቴን አየሻት እንዴ ጠዋት?
ኧረ አልሄድኩኝም ጌቱ ምን ሰዓት አይ።
ሄዳለሁ እውነት አለ አላየኋትም ግን ያው ሄዱ እዛ ራስ ደስታ ሄደች የሆነ ሰው አግኝተው ምን ብለው ነገ የሆነ የሚጠጣ ነገር ሰጧት ነገ ሲቲ ስካን እ፣ እንትን በይ አለች አለ- አሏት አለችና ለየት ቁጭ ብላ አደረች አሉ አሁን ደግሞ ደህና ነች ለየት ነው?
እንድቹ ቁጭ ብላ አደረች አለች አዎ።
ፌን አለው እንትን ሴና ቡና ታፍላላችሁ እንዴ ለንቀ ለለምናት እ? የለም
ወይ እስኪ ወይ እ?
ቡና ትፈልጋለሁ አረ ተይ እንደው ሞት አዎ በቃ ምሳ ሟሙቁና ብሉ እንግዲህ እ?
አዎ መብራትም ነበረች አሁን ይው ብላ ጠፋች እውነት በቃ ከሰል ታቀጣጥልላችሁ ሴና ቆይ እንትን አረ ተይ ታች- እባክሽ ታ- ተይ እንዴ ተይ ተይ ኧረ ተይ ተይ አሁን ኖ ኖ ኖ እ?
እስኪ ወደ ዋ- እስከ በኋላ ድረስ አይና እ፣ እንትን አደርጋለሁ እኔ ራሴ እውነት ይመጣ ይመስለኛል በቃ እሺ እንግዲህ እሺ እሺ ቻው እሺ ቻው አዎ